ያንቱ ፍቅር ያንቱማ መውደድ በትቀልሶ ይኖራል ከነወድ ችሎ አይገልጸው ዜማ የምንምድ አያስገሙት አያስቆም አያስክድ ዜሎት ስሙት ያንቱኑ ጠየሙ ኢላሂ ኹዝ ብየዲ ሙሐመድ እንኳን እሱ ሰፈሩ እንኳን ጠይባው ልቤን ጠጥቦ አሳስሮ በሙአባው ለዚህ እንጂ ነው በሽሽግ የማነባው የንግሩ ፈሶ በልክም ለምባው ጠፍቷል ልቤ ምንግሬ ቢራመድ ያሰይድ ሰይድ ሙሐመድ ባጌጥ ባምር በንቱ ነው ሙሐመድ ባዜም ብዝፍ ላንቱ ነው ሙሐመድ ወዳንቱ ነው ብዞርን ሙሐመድ ሸውቁ ጠንቶ ለጎርሰ ማስለይ ያላንቱማ ማናለይ ሙሐመድ ያ ሰይድ